ሄሎ አቤት ተነስተልን
እግዚአብሔር ይመስገን አቤት ሰማኝ
ተሲ የቼፖስታት ዶልፊን አይቼ ነበረ ዶልፊን እ ሁለት ሺ ስምንት ነው ሁለት ሺ አስራ አንድ ብሎ ነጭ ሁለት ሺ አስራ አንድ ነጭ ከለር እ
እሺ ቁጥር ልስጥህና የብራንች ቼክ አድርጋቸው
ኦኬ እሺ እሺ
ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት አርባ ስምንት አርባ ስምንት ሰማንያ ሶስት አርባ ስምንት ሰማንያ ሶስት አርባ ስምንት አር- አርባ ስምንት አንቺ ጋር ሚኒባሶች አሉ እንዲ አንቺ የምታውቂያቸው ፋይፌል ከሆነ አለ አዎ።
ሳይፌል ብላይት ሳይፌል ሁለት ሺ ሁለት ሞዴል የሚመች ከሆነ አለ
እኮ ማንዋል ነው እንትኑ ማንዋል፣ ወይስ ማንዋል።
ሱፐር ኦኬ ማንዋል ስንት ይባላል አስራ ሰባት
ባንክ ስንት ይወጣለታል ባንክ እስከ ሰባት መቶ ሺህ ድረስ ምናምን እናመጣልሃለን አንድ ሚሊዮን cash
አንድ ሚሊዮን cash አ
OK አስተያየት ውድድር ይኖራል አይደል ዋጋው አ ከፍተሻ በኋላ ድርድር አለው አባ
OK እሺ እንትን ነበረችኝና ዴክስ ነበረችኛ ጨምሬ መቀየር ፈልጌ ነበር ይቻላል ይቻላል መጀመሪያ ግን እንያትና ያንተን ቤተሰብ እሺ።
እንያትና ነው ቀያሪ የምንገባው OK የት ነው ማሳያ
ፓስተር አደባባይ ይዘህ ሆነ
ኦኬ እሺ ቴንኪሽ እሺ እሺ